ሰላም ጤና ይስጥልኝ ቤተሰብ
አዎ የ account ችግር አጋጥሞን ነበር።
እሺ አዲስ account ለመክፈት ነው?
አይደለም account ከፍተን ነበርና ከ agent ብር ተልኮ ነበር ትናንት ማለት ነው።
እሺ እና እሷ በስህተት ሰላሳ ሺህ ብር ልካ የሀያ ሺውን transfer መ- መልሰን እንድናደርግ withdraw እንድናደርግ ከፍተውት ነበር ከሱ ስልክ መልሰን ማለት ነው።
agent ለመሆን ያልከኝ አይደለ?
አይደለም እ
ከ agent ኡ deposit ሲያደርጉ ለሰው ማለት ነው withdraw እያደረገ ዲ- agent ኡ በ- በስህተት ሰላሳ ሺህ ብር የገባው ስንት ብር ልካለሁ ብሎ ሶስት መቶ ሶስት መቶ አዎ የት shop ነው?
ድሬዳዋ እዚህ አጠና ተራ shop ትናንት ነበርኩ እና ሀያ ሺውን መልሶት ነበር እና አስር ሺህ ብር ነው withdraw ማድረግ ማይችለው አሁን እሱ።
የት shop ነው ያልከኝ? ድሬዳዋ ምን?
ዳግም ዳግም አጠና ተራ shop
እስኪ ጠብቀኝ።
እሺ ማታ አውርተናቸው ነበር እኮ እነሱም ያው ቴሌግራም ላይ
ኧረ በዚህ በስልክ እንደዚህ አውርተን ነው ነበር አገናኝተን
hello
hello ተስተካከለ በለው withdraw አላርገ ተስተካከለ በለው
hello
አቤት ዳግም ነህ?
አዎ ለምን ደወልክ? ትናንት ነግረን የለ እንዴ?
እኮ ነግረናል ነበር ግን አሁን ልዩ ስልኩ ራሱ አሁን ተቀብለው ነው balance አጉሏል ገባ ለዛ ነው እኮ አሁን እኮ እንዴት ነው?
አሁን እኮ ምንም የሚደረግ ነገር የለውም። system ኡ ነው ራሱ ነው የሚይዘው። አሁን ትናንትና upgrade ተደርጎ ወጪ እንድታደርጉ አመቻቸን አይደለ? ምን ችለው አዎ አሁን ደግሞ ተ- ትንሽዬ game ተጫውቶ ያውጣው ብያለሁ።
እኮ አሁን እኮ እሱ ሲጫወት ብሩን እያጎደለው ነው አሁን እኮ እሱ ነው ችግር የሆነ እኮ እኛ ታዲያ ምን እናድርግ? እኛ ጋር የሚደረግ ነገር የለውም እኮ ነው የምነግርህ። አሁን system ን የሚደረግ ነገር የለውም። system ኡ በቃ አሁን ሁለቴ up- እንትን upgrade አይደረግም። አንዴ አስደርግ ይልሃሉ አይደል?
ኦኬ አንዴ ነው የሚደረገው አዎ
እንደዛ ሆነ በቃ እሺ።
በቃ እሺ።